hello ጤና ይስጥልኝ።
text ገብቶልኝ ነበር፣ አልገባኝም።
እህ
text ገብቶልኝ ነበር ለበለጠ መረጃ እንደሚደውል አሉ።
እሺ text ኡ ቴሌቪዥን game ነው።
እህ ቴሌቪዥን game ነው። ጥያቄና መልስና እድሉን ይሞክሩ የሚል game አለው የቴሌቪዥን
አዎ፣ አማርኛ አታረጉት ይሆናል።
አለ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ በእንግሊዝኛ ሲመጣሉት ሰባ ቁጥር ተጭነው ቋንቋውን አማርኛ ያብሩት ይቀይሩት።